era ወይ
ናማም ቤስት ነው ቆራዩ ነበር ነበር የምትለው ማለት ከማኑ የወቀ ስክሪን ሻት አድርጌልሽ ያመሩም ቁጥሮቹ ትላልቅ አደረገል።
ኦኬ እሺ። በጥግ በኩል ላይ ወደ መጨረሻ አካባቢ ዴሲማል የምትላለች ምንም
እሺ። ቴሌግራም ላይ screenshot አድርገህ ላክልኝና እልክልሃለሁ ምን ጋር እንደምት- እንደምታስተካከለው ቴሌግራም ላይ በቃ እሺ።
ላክልኝ እዛ ላይ